ሎ ሰላም ጤና ይስጥልኝ ቤት
hello አቤት አቤት
ሶስት hello?
ሺህ withdraw ሶስት ሺህ withdraw አድርጌ ነበረ እሺ
እና አሁን ገና ነው አ- አይ እ
ጠዋት
በቻፓ ነው
አ?
በቻፓ ነው በሳንቲም
hello?
በቻፓ ነው በሳንቲም
በስ- እ፣ ቻፓ
እሺ ቻፓዎች ትንሽ ሰዓት ይወስዳሉ ሻባ ከዛ ያስገቡልሃል
እ፣ ስንት ሰዓት
እ፣ ቢያንስ እስከ 24 ሰዓት ባለው ውስጥ ያስገባሉ
አይ cancel ለማድረግ ፈልጌ ነበረ ምን አልከኝ cancel- cancel ለማድረግ ፈልጌ process ነበረ ላይ ስለሆነ ማድረግ አይቻልም እሺ አባ
እ?
already process ላይ ስለሆነ ማድረግ አይቻልም process ላይ ሳይሆን በፊት ነበረ cancel ማድረግ የሚቻለው አሁን- አሁን ግን process ላይ ነው በዛ ትንሽ እሺ።
ጠብቃቸውና ያስገቡልሃል አይ፣ እሺ